ሄሎ ሄሎ አቤት አቤት ሄሎ አቤት ይስጥል።
አብሮ ስትልን ከኢትዮ ቴሌኮም ነው እሺ የደወልኩት።
እሺ እሺ እ ሶሎስ ሀገር ደውላችሁ ነበረ። ሲስተም አጠቃቀሙን አልተረዳነውም የሚል ኮምፕሌን አዎ አዎ ተደውሎ ነበር።
አዎ ማለት ባስረዳን ትሬኒንግ ብቻ ሳይሆን አምስት ደቂቃ በኋላ ብዙም አላወራን ሲ- የተቆራርጠን ስለሆነም የምን ነገር ነው አቀረቡልን ሰራተኞች። እስካሁን ገና ዛሬ ነገ ዛሬ ነገ ይደረጋል ብለን ስንጠብቅ ነበረ።
okay። አይ training አልተሰጣችሁም?
አምስት ደቂቃ ምናምን ነው አወራ። አምስት ደቂቃ አውርተው ነው በቃ ምንም እ፣ አልገባንም። system እየተቆራረጠ ነበረ ኔትወርክ ምን ነገር ነው ያስተላለፉ ሰራተኞቹ። እኛ እስካሁን እኮ ቁጭ አድርገናል። ኮምፒውተር ሰራተኞቹ ቁጭ ብለዋል እስካሁን ስንት ወር okay። እ training ኡን መልሰን schedule እናድርገውና training ይሰጣችኋል እንደ አዲስ።
እህ።
መቼ ይመቻችኋል?
እዚህ እኛ ዝግጁ ነን። ነገም እ?
ይቻላል።
ሰኞ- ነገም ሰኞ ነገም ሰኞ እናድርገው። አይ ነገ አይሆንም፣ ሰኞ እናድርገው።
እሺ ሰኞ ይሁን።
አህ።
ሰኞ ስንት ጠዋት አራት ተኩል አራት ሰዓት ተኩል አዎ።
በቃ።
ስለዚህ link ኡን በዚህ ስልክ ልከዋለሁኝ። ቴሌግራም አለ በዚህ ስልክ አለን። አዎ በዚህ ስልክ ቴሌግራም ላይ text አደርገዋለሁኝ። training እንደ አዲስ ይሰጣችኋል።
በቃ እሺ እሺ በቃ እሺ እሺ